ሄሎ ዝዶ ብዬ ነበር አልገባልኝ።
እሺ ስልክህን ንገረኝ።
ዜሮ ዘጠኝ ስልሳ ዘጠኝ እሺ
ዘጠና ሁለት እሺ
አርባ አንድ ሀምሳ አምስት
ስንት ብር ነው?
መቶ ሀያ ሺህ
ዛሬ ነው?
አዎ
reverse ላድርግልህ ወደ አካውንት ይመለስ
ለምን ነው ወደ ቴሌብር?
ወደ ቴሌብር ነው እንጂ
እሺ አንድ ሀያ ሺህ ብር ገብቷል።
ሀያ ሀያ እያረግ አውጣው ብላኝ እኮ ነው።
አዎ ግን እንትን አይልብህም አባ እስቲ ምን?
አይቆይብህም። እስቲ አሁን አርባ አርባ ገብቶልሃል።
ሰማንያውን
እሺ ስልሳ ገብቶልሃል።
ስልሳውስ
ሰማንያ ገብቶልሃል።
አርባ ይቀራል።
አዎ ገብቷል።
ሁሉም
አዎ
ታንኪ እሺ አባ መልካም እሺ